Hello? Hello? hello hello ጤና ይስጥልኝ አብሮ ይስጥልኝ
ጥልኝ አይሰማዎትም?
hello
ከቢጃ ኢትዮጵያ ነው የምንደውለው። ደንበኛችን አሁን ደውለውልን ነበር።
እሺ እሺ እናቴ
እ አንድ ቤት ነው ያለሁት ወይስ ሌላ ቅርንጫፍ ነው ያለሁት? እሱን ለማድረግ ነበር።
አንድ ነው አንድ ነው ያለኝ
ወይም ደግሞ ምናልባት ቦታም ቀይረው ከሆነ እ እሱን ግልጽ ያደርጉልናል።
አዎ ቦታ ቀይሬ ያለው አርባ ዘጠኝ አካባቢ ነበርኩና ወደ ቁጥር አንድ መጣሁ
መጀመሪያ የነበረው ቤቶት የት ነበረ? ከዛ ደግሞ ወዴት ቀይ አሁን ላይ የት ነው ያሉት?
እ መጀመሪያ የነበረው አያት ቁጥር ሁለት ኮንዶሚኒየም እ ነበረ አሁን ደግሞ አያት ቁጥር አንድ ኮንዶሚኒየም የመጣሁ እሺ
እም። እነዛው ነኝ እሺ አያት ቁጥር ሁለት ነበር ከአያት ቁጥር አንድ ኮንዶሚኒየም።
አዎ ይሄ ፖሊስ ጣቢያ የሚባል አካባቢ እሺ ማለት ነው ደንበኛችን እናመሰግናለን።
እሺ
እሺ እናመሰግናለን። መልካም ቀን።
እሺ እኔ ማለት